ጤና ይስጥልን ችብችብ ነው።
hello፣ ሰላም ነው። hello፣
hello፣ አቤት ይሰማል።
እንትን ጸደይ ማርማላታ አዝዤ ነበረ ቆይቷል፣ አል- አልመጣልኝም እስካሁን።
ናሆም ኖት?
አ
okay ምን ነበር? እሺ okay፣ ዛሬ ነው ያዘዙት?
ቆይቷል፣
እሺ
አልመጣልኝም እስካሁን።
product ኡ ምን ነበር?
ጸደይ ማርማላታ jam strawberry መጣል ዛሬ
በአስራ አራት ነበር ያዘዙት አይደለ?
አ አ
okay
አምስተኛ ቀን
location የት አካባቢ ነው የሚመጣው?
ሀይሌ ጋርመንት
ይቅርታ ግራር በጣም ፓርክ።
ነገ መ- ነገ መቅል ይችላሉ ይምጣሉት።
አ፣ ትላንትም ደውዬ ለዛሬ ይመጣል ብሎኝ ነበር ብላችሁ ነበር።
ዛሬ ይመጣል ተብለዋል ትናንት።
አ ትላንትና ደውዬ
okay። በጣም ቆየ። ብሩን refund እናርግሎት ይፈልጋሉ።
እ፣ እቃው ብሩን ነበር ሳይገባ ሲቀር የፈለኩት።
ብዙ ጊዜ ያው እቃው ሳይገባ ሲቀር ነው እንደዚህ አይነት ነገር የሚፈጠረው እና refund ይደረግሎት።
እሺ ከሌለ እንትኑ
እሺ የናሆም የደስታና የሰለሞን ባንድ ላይ ይገባሉታል።
አ በቃ በ- በቴሌብር ቁጥሮት በዚህ አ በራሱ
አዎ ሁለት ሺ ሀያ አምስት ብር ነው የከፈሉት ይመለስሎታል።
እሺ
እሺ መልካም ቀን ይቅርታ